ሄሎ ጤና ይስጥልን ቤተሰቦች፣ ራሄል ነኝ። በምን ልርዳዎ?
cashier code ልንገርሽ አንድ እሺ ይቻላል።
አስራ ሶስት እም፣ እሺ ሃምሳ አራት አንዴ አንዴ ይቅርታ አስራ ሶስት ሀምሳ አራት
አርባ ሃምሳ ሶስት ስልሳ ዘጠኝ እሺ
ሰማንያ ሶስት
አንዴ ልድገምልህ አስራ ሶስት ሀምሳ አራት ስልሳ ዘጠኝ ሰማንያ ሶስት እሺ አ ይሄ ተመላሽ የለውም። አንድ ጨዋታ ነው እንትን loss የሆነው ግን አንድ void አለው። void ደግሞ አ- ሲኖር odd ኡን ይቀንሰዋል። ይሄኛው በአንድ ተመላሽ የለውም።
ማን ነው lost የሆነው?
lost የሆነው ማካቢ የሚለው ሶስተኛው ቴል match አቪቭ ማለት ነው
ቴል አቪቭ የሚለው ነው።
ከጀሩሳሌም አዎ ከቤተር ጀሩሳሌም ጋር የነበረው ጨዋታ እ፣ እሱ loss ነው።
እሺ እ፣ ከዛ ከትር ከስር ደግሞ ግላስጎው ሬንጀርስ የሚለው የሬንጀርስ ጨዋታ ደግሞ void ሆኗል። ስለዚህ odd ኡ ይቀንሳል። የትኬቱ ኦዳ- odd ኡ ሰላሳ ስድስት አይደለ? የመጀመሪያው odd አ አንደኛ ተካፍሎ loss ለሆነው match ተካፍሎ ከሀያ በላይ መምጣት አለበት።
አ እንደዛ ደግሞ ከመሆኑ በፊት አንድ void ስላለው የ void ኡ ማ- odd ይቀነሳል። አንዱ ሆኗል already ማለት ነው። የሬንጀርስ okay።
ጨዋታ odd አንድ ስለሆነ odd ኡ ይወርዳል። ሀያ አይሞላም። ተካፍሎ ሲመጣ ሀያ አይሞላም። ለዛ ነው ተመላሽ የሌለው።
postponed ነው።
አንድ postponed ም አለው ግን postponed ኡ still void ቢሆንም odd ኡ ስለሚያንስ ማለት ብትጠብቀውም result ኡ ልዩነት አይኖረውም።
okay እሺ።
ተረዳኸኝ አይደለ? እሺ እሺ።
አዎ።
ስለደወልክ እናመሰግናለን። መልካም ቀን ይሆንልህ።
thank you